ጤና ይስጥልኝ። አሪፍ ነኝ። መሀሌት የማቆም ሎር ዳዊት
የቴሌግራም ቁጥራቸውን ፈልጌ ነበረ። አዎ ስልኬ ነበረ።
እሺ ልስጦት የያዙ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
የመስመር ላይ ያሉ
መስመር ላይ ነኝ። ያው
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ በጣም ነው እሺ እናመሰግናለን። መልካም ቀን።